ሄሎ፣ ሄሎ ሰላም ነው? ሰላም ነው።
እግዚአብሔር ይመስገን።
መረጃሽን ከ ከተማርሽበት ዩኒቨርሲቲ ነበር ያገኘነው እና ወደ vehicle እሺ፣ manufacturing PLC በ junior accountant ክፍት የስራ ቦታ ስላለው እ፣ ሰኞ ዕለት እ፣ ለ- ለፈተና ይመችሻል?
ስንት ሰዓት ላይ?
ሁለት ሰዓት
የት ነው አካባቢ?
ቦታው ለቡ መብራት ከአርሴማ ቤተ ክርስቲያን ፊት ለፊት። እሺ
Okay፣ እሺ፣
ጠዋት ሁለት ሰዓት ላይ እሺ እሺ።
እን- ትመጫለሽ አይደል?
አዎ፣
አዎ፣ እሺ። ሁለት ሰዓት ላይ Okay፣ እሺ።